ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ከጀሉት እሺ ወረ ስለ ሰርቪሶች ማስታወቂያ መቀበል ነበር። ቺፕ እንዴት ምንስ መስተካከል አለበት የሚለውን ነገር ጂፕ የሚያሳክል
እም፣ ምን ማስተካከል በጣም አለበት ግን ተመስተካከል አሪፍ ነው። ግን ሰሞኑን እንትን ነበረ እቃ በቀኑ አይመጣም ሰጥቶ ካልቆዩን አላውቅም በሰዓቱ አይደርስም።
አ፣
እሺ እና እሱ እሱ ነው። ሌላው እንዳለ ሌላ- ይቀጥል። አሪፍ ነው።
okay okay፣ እሺ ይጠቀሙሽ። አመሰግናለን። መልካም ቀን ይሁንልዎት።
ሰላም እሺ